ሄሎ ሄሎ ወይ አፍሪወርክ ነው የምንልብዳው
እ አፍሪወርክ ነው የምንልብዳው
ደውዬ ነው አ- አሁን አዋርታኝ ነበረ እና ቴሌግራም ሊናወር እንትን ላኪልኝ ፎርዋርድ አድርጊልኝ በይ።
አሀ እ፣ ከሎጂስቲክስ ምናምን አይደለ ያልሽን ቅድም አዎ ፔድ ሎጂስቲክስ ኢንተርቪው ጠርታኝ ነበር ምናምን ያልሽን ነሽ አይደለ ያ interview ጠርቶኝ ነበር ሳይሆን ስልክ ተደውሎልኝ አላነሳውም ነበርና እንደ- እ፣ ደግሜ ስደውል አይሰራም እና እንዴት ነው ማግኘት የምችላቸው ደግሜ contact ማድረግ የምችለው እንዴት ነው ብዬ ነበር። ሁለቴ ጠዋት ተደውሎልኝ ስልክ ይሄኛው ስልክ ቁጥር መሰለኝ አላነሳውም ነበርና እንደዛ ነበር የጠየኳቸው።
እሺ ከእሷ ጋር እያወራሽ ነበር አይደለ አሁን አ- አሁንም ቴሌግራም ሌላ forward አድርግልኝ አፍሪወርክ ላይ የተለቀቀውን position ብላይ ላደርግላት።
እሺ ተ- ደውለሽ ነበር ለዛ ነው እኔም የደወልኩልሽ እሺ እሺ ያስቸገረሽ ነገር የለም አላወቅሽም ነው ወደ forward እንደሚደረግ no እንደዛ ሳይሆን ማለት ነው ጠዋት ተደውሎልኝ ነበረ በዚህ አሁን በደወልሽበት ስልክ ቁጥር ማለት ነው እህም፣ እህም፣ ሁለቴ ተደውሎልኝ እኔ አላየሁትም ነበር አላነሳውም ነበረ።
እህም።
ከዛ ደግሜ ስደውል አይሰራም።
okay በቃ so እንዴት ነው contact ማድረግ የምችለው ደግሜ መደወል እንዴት ነው የምችለው የሚለው information ልጠይቃችሁ ነበር የደወልኩት ቅድም ማለት ነው።
okay በቃ እንደዛ ከሆነ እሷን forward አድርጊላት እና እሷን አናግሪያት ከዛ ጋር አወራለሁ። እሺ አመሰግናለሁ።
ካላነሱልሽ ደውዪ እሺ አመሰግናለሁ።
እሺ